እኔ የምልሽ የሆነ ስልክ አለ ሲደውል ድምፅ አይሰማም። እኛም ስንደውል አያምንም።
hello hello ወዬ ሰላም ነው? ከቤት ቤት ነበር የምደውልልህ።
እ ወዬማ እንትን ነበረ የበላው ትኬት ነበረ ብሩ አልገባልኝም።
እሺ cashier code ኡን ንገረኝ።
cashier code ቆይ አንዴ መስመር ላይ ጠብቅ።
እሺ
አውጥቼ ልደውልልሽ
እ ሌላ አውጥቼ ልደውል ቆይ እሺ እሺ